አጥቂሽ ነበር ጠርጅ ማለት ነው።
ጤና ይስጥልን። በስት ቤት ቤቴ ነው የምንረዳው።
አብረስ ጥልን እንትን ነበረ ኮንፈርም ያል አርግልኝ እስቲ አንድ በዚህ ስልክ ነው።
አ ስንት ብር?
አሽ እሺ፣ አንዴ ጠብቀኝ።
እሺ
ሀያ ሺህ ብር አንዴ ነው አስር አስር አድርገህ ነው ያወጣኸው?
አይ አንድ ነው አሺ ብር አደረኩ።
hello ወደ ወይ- ቴሌብር account ሀያ ሰባት ዘጠና ሰባ አንድ ስልሳ ሁለት አ confirm አድርጌዋለሁ ገብቶልሃል። እሺ check አድርግ።
እሺ እሺ አመሰግናለሁ።
ተደውል። እናመሰግናለን። መልካም ቀን።
እሺ
እሺ ቦታ